ሄሎ ጤና ይስጥልን Best Bet
register ለማድረግ ብዬ እምቢ አለኝ።
register ለማድረግ እምቢ አለ።
እም፣ እሺ በ Best Bet dot bet ላይ ገብተሃል አይደለ?
አዎ እሺ register የሚለውን ንካውና ነካውና ቁጥሩን ጻፍኩኝ፣ password ኡን አስገባሁለት።
አስገባ። ዘጠኝ ብለህ ጀምረህ አስገባ።
አዎ password ስታስገባ ደግሞ የመጀመሪያዎቹን ሁለት ፊደል አድርጋቸውና የመጀመሪያውን capital letter ሁለተኛውን small letter አድርገው።
ኦኬ ከዛ አምስት የተለያዩ ቁጥሮች አስገብተህ አንድ symbol ጨምርበት፣ ወይ ኮከብ ወይ መሰላል የተ- symbol ጨምርበት መጨረሻ ላይ።
okay እሺ አጠቃላይ ስምንት ማለት አያለሁ።
ራሱ። እሺ እሺ አባ